አየሽ ሁለት ሲም ነው ያለው ስልክ ውስጥ አዎ አለች። ግን እሷ ትላም ብላ ድርቅ አለች። ንገሪኝ አልኩት። ከዛ በዛ ያገኘው hello hello ይሄ አቤት hello
አቤት።
ሁሉ የእህቴ
አልማዝ
አዎ አዎ አዎ
አዎ አሁን የነገረኝ ስልክ ቁጥር አሁን እሷ ምን ነበር የቀረው እ ድንቹን ድንቹን ነው የቀረው
በስምንት order ያደረጉት ነው እህ አጠቃላይ ኪሎ June ስምንት order ያደረጉት አጠቃላይ እኮ አምስት ኪሎ
አዎ አዎ አዎ እሺ ነገ መቀበል ይችላሉ
እችላለሁ ግን በባለፈው ደውዬ ነገ ልላክል ወይ ብላችሁኝ እሺ ብዬ ነው አልካችሁ። ሁለት ቀን እንደውም አንድ ቀን ማስ ትናንትም ለትናንት ብላችሁኝ ነበር። ይኸው ትናንትም አልመጣም፣ ዛሬም አልመጣም። ነገም እቀበላለሁ ካላካችሁልኝ።
እሺ ነገ እርግጠኛ ሆኜ ነው የምነግሮት ይቅርታ በጣም ነገ ግን እንልክልዎታለን የት በ location ኡ ች- ገላን ኮንዶሚኒየም፣
ገ- አዎ ገላን ኮንዶሚኒየም።
እሺ እንልክልዎታለን በቃ አድሽን ማርዬ። እሺ በቃ
ችግር እሺ።
የለውም እሺ እሺ መልካም እሺ እሺ አዎ፣ መልካም እሺ